ጤና ይስጥልኝ ቤተሰቦች
ሄሎ ሄሎ ጤና ይስጥልኝ።
የሆነ ብር ብር አልገባል ሜሴጅ አልመጣልኝ ብር ወደዛ ልክ የነበርኩ ነው በዚህ ማለት ነው።
ወደ ቤስት ቤት ነው።
አዎ
እሺ ከየት ነው የላኩት?
በሳንትምባይን ወደ ቴሌብር ነው ላኩት።
በሳንቲ ወደ ቴ- ከቴሌ ብር ወደ Best Bet ነው ወይስ ከ Best Bet ወደ ቴሌ ብር ነው?
አይደለም በሳንት በሳንትም ወደ ቴሌብር ላኩት ወደ ቴሌ ብር ስንት ብር ነው?
ሰባት መቶ ብር
እሺ Best Bet ቁጥር አሁን የደወሉበት ነው።
አዎ አስር ቤት መጨረሻ ሰላሳ አራት እሺ ሰባት መቶ ብር ነው አይደለ? በ SantimPay
አዎ አ pending ላይ ነው። ከአስራ አራት ጀምሮ በአስራ አራት ነው የተደረገው። ከአስራ አራት ጀምሮ ያሉት በ SantimPay የተደረጉ transaction ኦች እንዳለ pending ላይ ናቸው እና አሳውቀናቸዋል። እሺ ይስተካከላል።
አዎ፣ ገና ነው ይለቀቃል ግን አ አ የሌላም የብዙ ሰው transaction ነው ያለው እና አሳውቀናቸዋል። ይስተካከላል። እሺ ይገባል። እሺ